hello
hello አቤት ይገኛል?
አብሮ ይስጥልን።
ከዊፕላስ ሶሉሽን ነበረ ምደውልለው። ዊፕላስ እሺ፣ ሶሉሽን እሺ።
application ላይ ተመዝግበው ነበር አይደለ?
አዎ አዎ አሁን ላይ የተመዘገቡትን እም፣ service ኦች system ላይ active እያደረግናቸው ነው እና አንዳንድ እ፣ መረጃዎችን ለመጠየቅ ትናንትና ሰጥቼ ነበር ተደርጓል መሰለኝ።
ሰጥተሃል። ቁጥሩን አዎ።
ቁጥሩን ልኬልሃለሁ የእንትኑ
አዎ አዎ ልከሽልኛል።
እሺ፣ ልካልና ልኳል ለእንትኑን እ፣ ንግድ ፍቃዱና እንትኑን እሺ መታወቂያ ያልሽኝን እልክልሻለሁ ቴሌግራም ላይ።
እሺ እሺ እናመሰግናለን።